ግን ቀና አስበኝ። አሁን አውርቼሽ ነበረማ እ
ደውሉላቸው መች እንደሚጠብቁ ለማወቅ እ
አስራ ስድስት ላይ ደውሉላቸው national post office
አምሳ ስንት ላይ ስንት ላይ
ሰላሳ ስድስት አምሳ ስምንት
ሰማንያ አምስት
እ
ሰላሳ ስድስት አረ country code አስገቡ እያለች ነው።
እ? እ?
እሱ ላይ ሳስገባ የኮ- መለያ ኮድ ቁጥር አስገቡ እያለች ነው
no no ይሄ እኮ short code ስልካቸው ነው እኮ short code ስልካቸው ነው። ግን እነ- ስንደውል እንደዛ ብዬ ስደውል እ፣ የእንትን ላይ ምናምን አለችኝ ሰማንያ አምስት ሰላሳ ስድስት አልሽኝ
ሰማንያ አምስት ሰላሳ ስድስት ወይም ደግሞ ዘጠና ሰባት ሰባ ዘጠኝ ላይ እ፣ አይነሳም። በእናታችሁ አቦ ይህ ቁጥር ይሄ ሰማንያ ሰባተኛው አይ- አይነሳም።
ኢንፎርሜሽን ስለሌላ ክፍያ ከፈጸሙ በኋላ ሌሎች ኢንፎርሜሽኖችን እነሱ ጋር ነው የሚደውሉት። እኛ ክፍያ ብቻ ነው የምንቀበለው።
እኮ ስለዚህ መክፈልን ታደርግልኛለሽ አንዴ
ይቻላል። ቴሌግራም ላይ ይልኩልኛል። ስልክ ልስጦት እና ይዘኛል።
አዎ ላክልኝ። እሺ።
እሺ። አይ ልንገሮት፣ text ማድረግ አልችልም።
ዘጠኝ ዘጠኝ ዘጠኝ ስልሳ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አመሰግናለሁ። እሺ፣ አሁን እልክልሻለሁ ውዴ።
ይሄ ቴሌግራም ላይ ነው እሺ የሚልኩልህ ቴሌግራም ላይ አየር ላይ ወገ ሁለት ደቂቃ
እ እ ሁለት ደቂቃ ጠብቂኝ። አሁን እልክልሻለሁ ቴሌግራም ላይ እሺ ቼክ አድርግሎታለሁ። መልካም እሺ